hello ጤና ይስጥልኝ።
ጤና ይስጥልኝ። ቤትሽ ነው?
አዎ ምን ነበር?
በልተን ነበረ ከትላንት ወዲያ እና እሺ አ- አምስት መቶ ወደ ቴሌ አየር ላይ ቀረ። ወደ ቴሌም አልገባም።
ምን withdraw አድርግ ነው?
አዎ withdraw ስንት? አምስት መቶ ብር አምስት መቶ እና ሶስት መቶ ከን እዚህ ጋር ደግሞ cancel ይላል። እኮ እንትን በምንድን ነው አካውንት ያደረግከው? በ voucher ነው እንደ የቆረጥከው?
ለምን እዚሁ ላይ የተበላ ብር አለ አይደለ? እዚሁ ላይ ነው ግን withdraw መቼ ነው ያዘዝከው?
ከትላንት ወዲያ ማታ እሺ ቤት ቤት ቅዳሜ ንገረኝ።
ማለት ነው። ይሄ በዚሁ ነው እሺ ንገረኝ። ለማለት ባየላ ዜሮ ዘጠኝ አርባ ሶስት
እሺ አርባ ሶስት አርባ ስምንት አርባ ስምንት
ሰባ አራት ሰባ አራት
ሀምሳ አራት ሀምሳ ሀምሳ ሰባት አራት
ሀምሳ ሰባት መጨረሻ
እሺ ልክ እሺ ሶስት መቶ እና አምስት መቶ ነው። እሺ ሁለቱም ቅዳሜ ነው የሞከርከው?
አዎ ቅዳሜ ሁለቱ እሺ አዎ
አምስት መቶ እና hello hello hello hello
hello
እሺ አምስት መቶ process ላይ ነው።
process ላይ ነው አዎ ሶስት መቶ ደግሞ deposit ነው ያደረገው።
deposit ወደ deposit የተደረገው እሱ balance ሆኗል ገብቶልሃል።
እሺ balance ኡ ገብቷል። ይሄኛ አምስት አዎ።
መቶ process ላይ ያለው አዎ አምስት መቶ process ላይ ነው አሳውቅልሃለሁ ለሳንቲሞች።
እሺ እሺ እሺ
እሺ ሰላም።
እሺ